Eh, aspetterei molto. Buonanotte. ኮፒ እንትን በይው ማሪ። ቆይ ቆይ አታጥፊው። ሄሎ ጤና ይስጥልኝ።
አብርሽትልህ ከቺፕቺፕ ነበር የምደውሎት።
እሺ፣ እ፣ ኦርደር አድርገው ለነገ እንዲመጣ ያሉት ነበረ።
አዎ፣
እ፣ ሽንኩርትና ድንች ነው አይደለ?
አዎ መሰለኝ። አዎ፣ እሺ፣ ነገ የት ነው የምንልክሎት location?
እ፣ አራዳ ማን ነው? ጊዮርጊስ ጋር አለ አይደል? አራዳ ምድብ ፍርድ ቤት።
ጊዮርጊስ አዎ፣ ጊዮርጊስ ጋር ያለው አ፣ አራዳ ምድብ የፌዴራል መጀመሪያ ደረጃ ፍርድ ቤት።
okay እሺ፣ ነገ እንልካለን። driver ኦች ሲደውሉ ስልክ ያንሱላቸው።
እሺ፣ እሺ፣ እኔ አልኖርም።
መሰለኝ።
ሌላ ሰው መቀበል ይችላል አይደል? ችግር የለውም።
ይቻላል። እ፣ driver ኦች ያው በእርሶ ስለሚደውሉ ተለዋጭ ስልክ ይስጧቸው።
ችግር የለውም። እሺ፣ እሺ እሺ፣ እናመሰግናለን። መልካም ምሽት።
እሺ፣ እሺ።